ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ አለን ሰላም ነው?
እንዴት ነህ
ነጭ እያበራብን ነው። cashier code ልንገር እስኪ ያለ ያስጠቅልኝ። hello እሺ እሺ እሺ አንዴ ጠብቀኝ አንዴ አስር አንዴ ጠብቀኝ ወንድሜ እሺ እሺ እሺ
hello ወይ አባቴ cashier code ንገረኝ።
አስር እሺ
ዘጠና ስድስት እሺ
አስራ ሶስት እሺ
ዜሮ ዘጠኝ
እሺ ሁሉም አልፎልሃል። አንድ ጨዋታ postponed ሆኗል። እሺ እ ሆንዱራስ ከጓቲማላ የሚለው ቲ- ጨዋታ እ cancelled ነው postponed ስለሆነ አዎ እሺ አሁን ይለቀራ አዎ ሀያ አራት ሰዓት ሲሆነው ይለቃል። ሀያ አራት ሰዓት እስኪሞላው መጠበቅ አለብህ። አሁን ጨዋታው የነበረው አስራ ሁለት ሰዓት አይደለ ማታ።
አዎ ስለዚህ ማታ አስራ ሁለት ሰዓት ሀያ አራት ሰዓት ይሞላዋል። ከዛ እ ይለቀቃል።
ይለቀቅልሃል። አስቦ ሄድ እሺ እሺ እሺ